hello ሰላም ጤና ይስጥልን። ቺቺ
ጤና ይስጥልኝ።
አቡ ይስጥልን። ሰላም
አለን። እንትን order ኦች ነበሩኝ ባለፈው ሳምንት order ያደረኩት እሺ፣ አልደረሰኝም እስከ ዛሬ።
ሙሉን
አዎ፣ ማንጎ፣
በዚህ ቁጥር ነበር።
tomato።
እሺ፣ በዚህ ቁጥር ነው order ያደርጉት።
አዎ፣
እስኪ check ላድርግልዎት። እስካሁን አላሳወቁም ነበር እዚህ ደውለው
እኔ አልነበርኩም ከሀገር ውጭ ነበርኩኝ። አርብ ዕለት order አድርጌ
በሀያ ስድስት የታዘዘው ማለት ሹፌሩ ቅዳሜ ጠዋት ማለት ነው እሺ ደውዬለት ስልክ ሰጥቼው ነበር፣ የሌላ ሰው ስልክ።
እስኪ በሀያ አንድ የታዘዘው ማለት ነው። ቲማቲም፣ እ?
ማንጎ፣ ድንች፣ ሽንኩርት
አዎ፣ ቲማቲም፣ ማንጎ፣ ሽንኩርት፣ ድንች መጥተዋል። ድንቹን አምጥተዋል።
የድንች ብቻ ነው ሌላውን የተቀበሉት።
አላመጡትም።
ድንች ብቻ ነው የተረከቡት።
አዎ ያው ለነገ ላስገባሉት ነገ መረከብ ይችላሉ። የት ነበር location?
አ- እንትን ሀይሌ ጋርመንት።
በቃ እሺ ነገ ይመጣሉታል። ይቅርታ በጣም እሺ እሺ